ፈጻሚ እያለ እየለየ ይሰጣል። እኔ መቼ ነው ሆነር እጅ ላይ የምትቀርቸው ይሄንን ሆነ ዛሬ እየሰጠ አሁን እየሰጠ ነው።
ሄሎ ቀለም
ሄሎ ሄሎ
ማን ነው የሚለው ስሟ?
ኡስማን ነው ኡስማን
ውብሸት ነው ውብሸት ሸሸቴ ነው። ትናንትና ሰው ታረቁላል ያላክልኝማ
የውብ ርስት ማለት ነው ቀለም እሱ መርጅ አልሆነም።
ሆኗል ሆኗል። ቼክ አርግ አሁን ይኸው ቼክ ሆኗል። ቼክ አርግ ኬስቱ ላይ ቼክ አረኩት።
አልተደረገም። እሺ እሺ እሺ እሺ እሱን አረኳል። ሌላ ሁለተኛውን አላከውም።
ኡስማን አርጀንቱ የኡስማን ነው። ልኬላ አላከውም ላከው
ልኬላ አለ ከእሷ በላይ ኡስማን ከእናንት ነው። ኤኔሙንም ልኬዋለሁ አዲስ የተሰራው
እርግጠኛ ነህ?
አዎ ከእሷ በላይ
በላይ በላይ ታከሻ ነበር ከላይ ታታ
እ ኡስማንን መጀመሪያ ነው አይላኩልህ የእሷ አስቸኳይ ስለሆነ አዎ ኡስማን ወላል መርጁ ወላል
አሁን ቼክ ላድርገው።
አዎ እሷ ደግሞ ወላል ጠብቅ። እሺ